hello hello አቤት አሰች ፍሬ እንዴት ዋልሽ?
ሰላማች ካሰች እንዴት ነሽ?
ሰላም ነው።
አለን ሁሉ ሰላም ከ support ነው የምደውልልሽ። ቤቲ ነኝ። እሺ ወይ ቤቲ ምን አልሽኝ?
እንትን ጅጅጋ ያለን ሾፔኛ
እ ዜሮ አምስት እና ዩኒቨርሲቲ የሚባሉት እ፣ የተለየ ስም አላቸው እንደ የቱ ጋር ነው የሚባሉት?
አቤት ልዩ ስም የላቸው ዩኒቨርሲቲ እና ዜሮ አምስት ነው አዲሱ ሰፈር አዲሱ ሰፈር የሚባል አለን ምን በሱ አለ ወይስ እ፣ እንትን?
እንትን ፈልገው ነው በቮቸር ለመውሰድ ፈልገው ነው አራት መቶ ብር
ቁርጆ በቃ እዚህ ጋር እንትን ሞደር ልጆች ስለማይችሉ እዛ ቢጫ ፎቅ ጋር እንትን ቢጫ ፎቅ የት ቢጫ ፎቅ ቢጫ ፎቅ ብለው ይምጡ ቢጫ ፎቅ ዜሮ ስድስት ዜሮ ስድስት አዎ ዜሮ ስድስት ቢጫ ፎቅ ብሎ ዜሮ ይምጣ።
ስድስት ቢጫ ፎቅ አዎ ብለው ሲመጡ እዛ ክትትል ብሎ ሰዱ ሲለብስ ያለው ቤዛ አለች ም- ወይ ምን የኔ ብሎ- ስልክ ስጫቸው ላስረዳቸው እሺ እሺ እሺ በቃ እሺ እኔ ነኝ።
እሺ